Hello ጤና ይስጥልኝ። ዶንኪ ቲዩብ ነው።
ትምህርት ለመማር ነበረ።
እሺ ማን ልበል? ስሞትን ጌታ ሰው
ማን አሉኝ?
ጌታ ሰው
በአካል ነው በኦንላይን መማር የፈለጉት?
በአካል
ጌታ በአካል ሰው ነው።
ነው። እሺ አሰፋ ጌታ ሰው አሰፋ
እሺ፣ ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ ሀያ
እሺ ሀያ ሁለት እሺ።
ሀምሳ አራት አርባ አምስት ማስታወቂያውን ከየት አዩት? አርባ አራት ምን ስንት ነው? ሀያ ሁለት ሀምሳ አራት አርባ አምስት
ማስታወቂያውን ከየት አዩት?
YouTube ላይም የት- የተለያዩ ቦታዎች ላይ አየሁት። በተለይ ኮሜዲያን ሸፕ
የት አካባቢ ነው?
እኔ እዚህ አራት ኪሎ አካባቢ
እሺ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምንሰጠው።
እ፣ ሰኞና ሰኞና ሮብ ነው ኮርሱ የምንሰጠው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል እሺ ሚካኤል አካባቢ Economic Commission ህንጻ ላይ ነው የምንሰጠው ኮርሱን።
እሺ
እ፣ ሙሉ ክፍያውም አስራ አምስት ሺህ ብር ነው።
አስራ አምስት ሺህ ብር ነው።
አዎ።
ኦ፣ እንደዛ እንደዛ አጠራቅም የለም።
እሺ በቃ እናመሰግናለን።